እናግረኝ ነው
ሄላ ሄሎ ሱስና አቤት እ ምንድን ነበረ የሆነባት?
እታች ጋራጅ ሰፈር ነው እ አዲሱ ሱቅ ማለት ነው።
እሺ
እ የሊንክ አላመጣለን ካሸር የሚለውን ሊንክ
እክ- ሊንኩን ብቻ ላስ የ- የስፖርቱንና የጂአሩን ሊንክ ብቻ ነው ማስገባላት።
አይደለም እ።
የራሷን አሁን የካሸር ሊንክ የካሸር የቨርቹዋሉ
እኮ የ GR ኡን ማለት ነው አዎ GR ኡን እኮ ለ- የምትገባበትን hardware ID ምናምን እንዴት እንደምታስገባ ታውቃለች አይደለ?
ኧረ ታውቀዋለች ግን እስኪ ለአንዴ create አድርጊላቸው እዛ ግባ ይሁን ምን ሆነ ይሁን እኔ አላውቅም እኔ ላኛው ሱቅ ነው ያለው ታውቂያለሽ አዎ፣ እንትን አይ Chrome ኡ update ተደርጎ ነው ምናምን ነው እንዳለ እንትን ያለባት ግን አስገብቼዋለሁ። የስፖርቱንም የ virtual ኡንም login ማድረግ ብቻ ነው እሷ የሚጠበቅባት።
ስለዚህ ትግባ አሁን አሁን በላክ ነው desk አዎ ገብቻለሁ። AnyDesk ኡ ላይ አሁን AnyDesk ኡ ውስጥ ነው ያለሁት።
እዛ ውስጥ ነው ያለሽው እሺ login ትበል እያት እስኪ እሺ ትደውልላት እሺ እሺ እሺ እሺ